ጤና ይስጥልኝ አስቴር እንዴት ነኝ እባክዎ የሚለው ዶም
ሰላም ናችሁ?
እግዚአብሔር ይመስገን።
አዎ transaction እንትን አርጌ deposit አርጌ ማለት ነው።
እሺ
ብሩ አልገባም ግን ቆይቷል። ቢያንስ ሁለት ሳምንት ምናምን ያክል።
አመልክተው ነበረ?
አይ እኔ ስልኩን ስለማላውቀው አላመለከትኩም።
እሺ ደንበኛችን ሙሉ ስሞን ይንገሩኝ።
መሐመድ ሙስጠፋ
ወጪ ነበር ገቢ ነበር ማድረግ የፈለጉት?
አይ deposit አድርጌ እንትን ላይ Jambo Bet ላይ ማለት ነው።
እሺ ኔትወርኩ በጣም አዛ ነበረ። በቃ በዛውም ብሩም አልገባም ምንም እንትንም አላለኝም
እሺ
እና May ሀያ አራት ነበረ። እስቲ እዛ ጋር እና አንቺ check አድርገሽ
ሜ ሀያ አራት እሺ ደንበኛችን በዚህ ቁጥር ነው የተመዘገቡት።
አዎ በዚሁ ስልክ ነበር።
ቴሌብርን በዚህ ነው የሚ- የሚጠቀሙት።
አዎ
እሺ ደንበኛችን የገንዘቡን መጠን ይንገሩኝ።
ሀያ ብር
እሺ መሐመድ ሙስጠፋ ነው ያለው። ወደ ጃምቦ ቤት withdraw deposit ማድረግ ፈልገው ነበረ።
አዎ deposit ማድረግ ፈልጌ ብሩም ከስልኬ ላይ ወጥቶ እዛ ጋርም አልገባም።
እሺ ገብቶኛል ደንበኛችን። አሁን በሚሰጡት ስልክ ቁጥር ወደ Telegram channel ኣችን receipt ኡን የቴሌብር receipt ኡን screenshot አንስተው ይላኩልን። ቁጥር ላስይዝዎት።
ግን አጥፍቻችኋለሁ ሜሴጆች
ቴሌብር ይጠቀማሉ አይደለም?
አዎ እጠቀማለሁ። ግን እንደዚህ ሚሞ- ስልኩ ስለሚሞላብኝ ማለት ነው እሺ ሁሉንም ነው እዚህ በቃ እንትን በምልክም በማውጣም ጊዜ በሌላም በሜሴጆች ምናምን ስለሚሞላ አጠፋዋለሁ። እንደዛ አላስቀምጥም።